አይደለንም ምድራዊ እንዳይመስለን ተራ አይደለም ምድራዊ ዋ ምናፍ ነው የሚቀበለው ዋ ምን ጥርስ ነው የሚያላምጠው ዋ ምን ሆድ ነው የሚሸከመው ነበልባል ያለበት የሚያቃጥል ነው በንጽሕና ሆኖ ላልተቀበለው የሚያፍገመግም የሚጎዳ ነው። አምላካችን ሆይ አንተ ይቅር ባይ እንደ ቸርነት በደልን አትይ እንደ ቸርነት በደልን አትይ አሜን አሜን ብለን ተቀብለናል በድፍረትም ሳይሆን በፍርሃት ቀርበናል በድፍረትም ሳይሆን በፍርሃት ቀርበናል ማክበር ይገባናል በንጽሕና ሆነን ደፍረን አናቅለው እንዳያቃጥለን ደፍረን አናቅለው እንዳያቃጥለን እንደምታዩትም የቁርባን ፈራጅ ነው እንደ ሌላው ሳይሆን የተቀደሰ ነው እንደ ሌላው ሳይሆን የተቀደሰ ነው የቁርባን ክቡር ነው ፍጹም ሰማያዊ የቁርባን ክቡር ነው ፍጹም ሰማያዊ እንዳይመስለን ተራ አይደለም ምድራዊ እንዳይመስለን ተራ አይደለም ምድራዊ ሱራፌል ኪሩቤል ጸዋርተ መንበር ለመያዝ ያልቻሉት ፈተውት በክብር ለመያዝ ያልቻሉት ፈተውት በክብር እኛ ተመገነ ዋገኘን ድነት በነፍስ በስጋችን ሆነልን ሕይወት በነፍስ በስጋችን ሆነልን ሕይወት የቁርባን ክቡር ነው ፍጹም ሰማያዊ የቁርባን ክቡር ነው ፍጹም ሰማያዊ እንዳይመስለን ተራ አይደለም ምድራዊ እንዳይመስለን ተራ አይደለም